ቤተሰቤ ፊልም እንዲስተካከል አሳውቄ ነበር፣ ግን አልተስተካከለም።
ማነው ስምህ?
ጌታስጠኝ ነበርኩ።
ጌታ ለማን ነው ያሳወቅከው? ጌታ ስጠኝ እንጃ ስሟን አልነገረችኝም ነበር። አልሰማ ማለቴ ስልክ ስንት ነው order ስለሚቆራረጥ ነበሩ?
order ነበሩ ሀያ ሁለት አርባ ሰባት
እሺ ጌታ ስጠኝ ይስተካከልልሃል።
እሺ እሺ